ነበር የምንደውልሎት ብለውን ነበር። ስንት ኪሎ ነበር አጠቃላይ ግሩፑ? እሺ፣ በዚህ ቁጥር ነው order ያደረኩት።
ሄሎ ሄሎ ሰላም ጤና ይስጥልን።
አብሮት ሲድራ ከችፕችፕ ነበር የምንደውለው።
እሺ እሺ።
ይቅርታ ያልተረከቡት አይተም አለ የቀረው እና ዛሬ ፓፓያ ዛሬ ደስ ነበር store የለም ምናምን አዲስ
store የለም ምን ፓፓዬ እሱ ብቻ ነው የቀረቦት። እሺ ነገ እንልክሎት ነበር። location ኑ የት ነው?
ይህ ደግሞ
ጀሞ ስንት አለ?
ደግሞ ሁለት ጀሞ ሁለት። እሺ ነገ እንልክሎታለን። እሺ መልካም እሺ።
እንትኑ ደግሞ ይሄ ማለት በስለንዳ ወን ምን?
ሲሆን እንጂ ያኛው የተቀመጠ ነው።
ምን አሉኝ?
ጥሬ ማለት እናንተ ማለት ከሆነ የምታደርጉ ከሆነ እ የበሰለ በጣም የበሰለ ስላት ተመላሽ የተደረገ ያስቸግራል።
ተመላሽ የሚደረጋለኝ አይደለም እም፣ ፓፓያው በጣም የበሰለ ሲሆን መንገድ ላይ ተደብቆ ነው ኦኬ የሚሸጠውና- okay። በጣም የበሰለ እንዳይሆን።
አ አ እሺ እሺ። ይህን complain ኦትን አሳውቅሎታለሁ። እሺ እሺ። እናመሰግናለን። መልካም እሺ።
እና